ሄሎ ጤና ሄሎ ዳንን ከብስቴት ምንልደው አብረስትልን ስት እኔ መፈልገን ማለት ነው እሺ በእኛ አካውንት ላይ ሁለት መቶ ሰባንያ ዘጠኝ ብር ነበር።
እሺ ከዛ ፋውቸር ለማድረግ በአንድ ጊዜ በጌም ተጫወትኩ ትንሽ ሮብለም ላይ
እሺ
ከዛ እኔ በአንድ አውቶማቲክ አንድ ቢንቱ አንድ አደርጋለሁ በራሱ ለመወዳት ማለት ነው።
ምን አሉ
በአንድ ቢንቲ አንድ ወን ቢንቲ ወን በአውቶማቲክ ለማወጥ ማለት ነው።
እሺ ጌም ሲጫወት እሺ እዛ ገዛ ሮብለም ላይ ወን ቢንቱ ወን ቢንቱ ስሚል ፈነደች
ዋን ፖይንት ስንት
ወን ቢንቱ ዜሮ ስሚል እሺ
ከዛ እኔ የምፈልገው ወን ቢንቱ ወን ነው። ወን ቢንቱ ወን አልፏል። ከዛ ወን ቢንቱ ስምንት ነው ፈነደች። ከዛ ብሩ ወሰደች። እንዴት ነው ቼክ ለማድረግ ፈልግ ነበር።
እስቲ ስክሪንሻት አድርገው የላኩልን ዊን ያደረጉት ከሆነ
አዎ በቴሌግራም ላይ እስክሪፕት አድርገህ በቴሌግራም ላይ ላይክ ቻለሁ። ገና ልካልን መልስ አላገኘ አዎ ገና መልስ አላገኘሁም።
እስቲ የቴሌግራም ስሙን ይንገሩኝ እስኪ
ዜሮ ዘጠኝ
አይ የቴሌግራም ስም ስም
ስሚ ዜሮ ዘጠኝ አስራ አምስት ነው አይ ስም ስም የቴሌግራም ሀምሰን ስም መሐመድ ሀምሰን መሐመድ ሀምሰን
አዎ ሀምሰን መሐመድ መሐመድ
እሺ አሁን ወይ ከላይ ሀል- ሀይ ብለው ይላኩልና እናየዋለን እሺ እሺ እሺ መልካም ምሽት እሺ